ዛሬ ስፖርት በኩል ኢትዮጵያ ውስጥ እሺ ሰላም ነው። እድል ከቴሌ ከሁሉ ስፖርት አካውንት ወደ ቴሌ ብር ትራንስፈር ያደረጉት አራት ቀን አረገ አልገባልኝም። ወደ
ልከውልን ነበር።
አዎ ቴሌግራም
ማን ልበል? ቴሌግራም ስሞትን
አስክ ቱ ሀብ ነው የሚለው።
እ?
አስክ አስክ ቱ ሀብ
አስክቱ ሀብ አዎ ተመልሷል ወደ ቴሌ ብር ወደ ሁሉ ስፖርት account ዎ ብለን ልከንሎታል። አላዩትም?
መቼ ዛሬ አዎ ዛሬ ተልኮሎታል።
እሺ thank you እስኪ ልየው አሁን thank you